ഹലോ وهي فرحمه ሰላም
አለን አዲስ አበባ መቀሌ ይኖራል ለመቼ
ለዛሬ ወይ ነገ
ለዛሬ የለም ሙሉ ነው ለነገ ቢዝነስ ክላስ አንድ ሴት ነበር አስር ሺህ ሰባት መቶ ብር እስቲ ሌሎት እና እሱ ሞልቷል በቃ ዛሬም ነገም ሙሉ ነው ምን አሉ እሺ እሺ እሺ ሌላ ምረጋቱ ነገር አለ
አይደለም ወይ ከፈለጉ የቅዳሜ አለ አራት ሰባት መቶ አስራ ሶስት ብር ኧረ
hello
እ-